ሰማውታል ከቢጃ አሁን ጥሪ ይሰማል።
ማዕከል ነው የምንደውለው። እሺ ተቋረጠ።
አዎ ተቋ- ተቋረጠ።
አዎ።
እሺ።
ምንድን ነው ማስመዝገብ የፈለጉት?
እ፣ ምን መሰለሽ ዛሬ ታጥቦ ነበረ። በምን ምክንያት አላወቅ አላውቅም። ከስር በኩል መጨስ ጀመረ ሲሰካ ሶኬቱ ሞት የጨሰ ለው ይሰማውታል?
አዎ ይሰማኛል።
ሶኬቱ ነው የሚጨሰው ወይስ አይደለም ሶኬቱ አይደለም ሞተሩ አካባቢ ነው የሚጨሰው።
ሞተሩ ነው? ከተጸዳ አዎ፣ በኋላ ሞተር እዛ አካባቢ ነው እየጨሰ የነበረው። ቶሎ ባልነቅረው ይሄኔ በጣም አደጋ ውስጥ ነበር።
እሺ፣ በአስቸኳይ መዝግበን እናስተላልፍለታለን። ሌላ ምራድ አዎ፣ በጣም ነገራለን።
በአስቸኳይ በጣም በአስቸኳይ ምግብ እሺ፣ ደንበኛችን በአስቸኳይ የምንዘግብልታለሁ። ሌላ ምረዳውት ነገር አለ?
የለም። hello hello ሄሎ